ሰላም ጤና ይስጥልኝ። ቺፕ እባክዎ ምን ልርዳዎ?
hello
አቤት።
እንትን ተመዝግቤ ነበርና ከዚህ በፊት እሺ አሁን አሁን ሁለተኛ ሳስገባ already exist ያለ እንቢ አለኝ።
በዚህ ቁጥር ነው።
አዎ አዎ ቅድም አስመዝግቤው ነበረ ግን አልተሰራልኝም።
ስርጉት አዎ
ደውላ
እሺ አዎ ሰው ምንድን ነው እምቢ ያለው? የተቸገሩት ነገር ምን-
ኮዱ ይላክ የለ
አዎ አዎ ከሞላ በኋላ ኮዱን እንትን ስለው አይሄድልኝም። ኮዱ ጋር ድረስ ነው። ኮዱን ካስገቡ በኋላ ምንም አይሰራም።
okay okay አዎ እም።
ይቅርታ፣ ይሄንን እያሳወን ነበረ እና ይስተካከል። ትንሽ ጠብቁ፣ ደጋግመው ሞክሩት። maybe አዎ ሞክርኩኝ። በጣም አምስት ጊዜ ገባልኝ። የተለያየ አይነት ሞከርኩት
ወደ አስገባ እና እሺ
ወደ ውስጥ መግባት አልቻሉም። ኮድ ሞልተው አዎ አዎ